ጤና ይስጥልኝ ልስፖርት ነው እባክዎ የምንወደው
እንትን አሁን ደውዬ ነበር እና እሺ
እንትን ሁሴን በሚለው ማስገባው ማ
ሁሴን ሁሴን ሁሴን አይደለም ምን ነበረ deposit ነው ወይስ withdraw ነው deposit ነበር ለማለት ነበር እና እኮ ቁጥር ነግረኖታል አይደለም
ቁጥሩ ሁሴን ይላል እዛ ላይ ያው
ሁሴን አይደለም ፍትህ አምላክ ማርዬ ነው የሚለው
ሰላሳ ሁለት እ
ሰላሳ አምስት እ
አስራ ዘጠኝ እ
ስልሳ ስድስት አዎ እኮ ፍትህ አምላክ ማርዬ ነው ሁሴን አይደለም
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ሰላሳ ስድስት ሰባት አይደለም ሰላሳ ሁለት ነው
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት እኮ እሺ፣ ፍትህ አምላክ ማርዬ ነው የሚለው
እሺ።
እሺ